ምንድን ነው?
አይ ኔክ ኢትዮጵያ ሲው ሲውና የአፍሪ የሲወፍ Yeah, man.
የአፍሪካ የኢትዮጵያ
I love Ethiopia.
love you so much. Yeah! Yeah! So much Ethiopia.
My name is. Uh, My name is Tagas. Goris. Yeah. Germany. Well, I'm very, very, very nice. Yeah. Oresi, man, thank you.
motherfucker.
Thank you.
Yeah, I can see you. Thank you very, very much.
መልካም አዲስ ዓመት ማውራት እሺ ምንድነው እኛ በሀገራችን መንገዱ ሌላ ነዋ የሶስት ሺህ ዘመን ቁጥር ያላት የራሷ ቀን ቁጥር አምላክ የሰጣት ኢትዮጵያን የሚያክል አሁን ማን አይቷት ያን ጊዜ በጥንቱ በችግር ጎዳና ባለመና ሲጓዝ በረሃብ ጎዳና ዓለም ሲጨነቁ ሰውን ሰው ሲበላው ዓለም ሲጨነቀው ኢትዮጵያ ለእግዚአብሔር ምረቅ ቁናንቾ ወየ ጉድ ስንታለን ንጉሷን አልጠራው በጣም ብዙ ነው ንጉሷን አልጠራው በጣም ከባድ ነው እግዚአብሔር ከሰራው ከሞላው ዓለም ኮከብ ከዘረጋው ጨረቃን ካወጣን ፈጣሪ ከሰራው ከሞላው ዓለም አደል ቴክኖሎጂ ሳይንስ አይደለም ፈጣሪ ከሰራው ከሞላው ዓለም ራስ የገደለ ኢትዮጵያ ምድር ላይ ያ ቴዎድሮስ እያለ ሀሳብ ደህና ነህ? እንዴት ብለህ ሲያሳዝን አታ ሲሆን ፓሪስ ላይ ተወልደን ጋብቻው አፍሪካ ፓሪስን ተወልደን ጋብቻ ቻው አፍሪካ የማልን ሴኔጋል ጋብቻ ነካሎ ከዛ ማለፍ ብሎን ሁለት ወልዷን አሉ ደሞ የቲጃን የደርሱን አባት የቢንትኑን ባሏ ጠቅላላ አድርጌ ማን አፍሪካ ነው አሉ። ይሄንን ጣቱን ጣል አድርጌው ልሄድ አፍሪካን ያኮራል ከልቡማ መንገድ የሌችሁ ሌላችሁ መልካም ሙዚቀኛ ስራ ባልደረባ ጓደኞች ናችሁ የስደት ጓደኛ ዋማሌነን ገብታችሁ እሷ ናት ያሽቤቱ መልካም ብላክ ሴት የኮራች አፍሪካ ያኔ በዘመኑ ነካክቷት አልፏን። ታዲያ ምን ያደርጋል ዘመኑ ረቆ ነው። ኢትዮጵያ ሁነን እንዲያ ነው ያቴጅው ድሬሱ መውለድህ ደም መቀላቀል ከበድ ያለ ነው ግና ቱ ሀንድረድ ፐርሰንት ኢትዮጵያዊነት የሚያስፈራ ነው። ጀማዓችን ጀማዓችን የቴድሮስ የላናው ያጼ ፋሲሉ ያጼ ዮሐንሱ የናጼ ምኒልክ ነገሩ ሌላ ነው። እንዲያማ አለማለፍ አፍሪካ መግባት ነው።
Thank you. እግዚአብሔር ይስጥልን። Thank you. Bye bye. No. አይ ባባይ ማ ገረማ